ከእነሱ ይደርሳል። ዛሬ ጠዋት ስላጋጠመ ነው፣ ነገ ይወጣል። አዎ
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምደውልዎት።
እሺ።
order አድርገው ያልመጣ item ነበረዎት አይደል?
አዎ።
ሽንኩርት ነው።
ሽንኩርት በሀያ አራት order ያደረጉት አዎ።
አጠቃላይ ስንት ኪሎ ነበር?
ወርድ ኪሎውን
አስራ አንድ ነው። ሶስት አራት አራት ነው።
አዎ።
እሺ ከዛ አንድ ደግሞ የ delivery መቶ ሀምሳ መቶ ብር ሀምሳ ተከፍሏል።
ቆርጧል። አዎ መቶ ሀምሳው refund ነው የሚደረግልዎት።
እሺ እ- እንትና ናት አይደል የቆረጠባት ያረጋል።
ያረጋል ግን አዎ ለእሷ ነው እሱ refund የምናደርገው። እ፣ ይሄኛውን ነገ መቀበል ይችላሉ አይደል?
አዎ እችላለሁ።
እሺ የት ነበር location ኑ?
የከባዱ
እሺ ይቅርታ በጣም ነገ እንልካለን።
እሺ እሺ መልካም ቀን።
እሺ